ጤነስትን መስለች
እንትኑ ቅድም የ- የላከው አወታው ብር ለማስገባት እንቢ አለ። በእናትህ ብር ለማስገባት ሄላ
ሄሎ ሄሎ፣ አይሰማም።
ይሰማል። ብር ማስገባት እምቢ ብሎት ነው።
ለማስገባት እንቢ አለ። ስለዚህ ተዘጋ ነው። ሁሉም ሰው ወይ ነርሳ ነው ወንድሜ።
እሺ መስመር ላይ ጠብቁኝ። እሺ፣ አአ መስመር ላይ ጠብቁኝ። ይቅርታ
አ አ ምን ልርዳ?
ይገባላው
ሀሀ ምን አልከኝ?
ይገባላው
እ፣ ምኑ ምኑ?
ወይ ማሩ ምን አልከው ወንድሜ?
ሀሀ ምን ነበር? ምን ምን ልርዳ?
እንትን ነበረ በእናትህ ቸገረው በጫዋታው ብር ለማስገባት እዛ ውስጥ ስልክ ገብቶ ከጫዋታ ከገባው ብር ለማስገባት አዎ አዎ
እንትን ያለ እስካሁን አልገባም። ስንት ብር ነበር?
እስካሁን አልገባም። ባባ ስንት ብር ነበር?
መቶ አርባ ብር ስንት መቶ?
መቶ አርባ ብር እሺ message ተልኮልህ ነበር? hello
አቤት አቤት message ተልኮልህ ነበር ያስገባህበት? እሱም message አዎ።
ላክልኝ።
ከኔ ጋር message- የተል እሺ አሁን ሌላ ሰው አዎ አዎ ለምን በቴሌ- በቴሌግራም ላክልኝ። ኮፒ አድርገህ ወይም ስክሪንሻት አድርገህ ላክልኝ።